hello ጤና ይስጥልኝ ከ ChipChip ነበር የምደውልልዎት ከቺፕቺፕ
እሺ እ ChipChip ን እየተጠቀሙ ነው አይደለ አዎ እሺ አንዳንድ ጥያቄዎችን ልጠይቅዎት ነበረ
አሁን ስራ ላይ ነኝ እ፣ ሌላ ጊዜ ቢሆን አይሻልም አሁን ፊርማ እየሰራሁ ነው እሺ እሺ አ፣ አስታውሽና
እሺ ነገ በኋላ ወይ- እደውልልዎታለሁ በኋላ
እሺ እሺ እሺ